ሰላም ጤና ይስጥልኝ። hello አቤት አቤት።
ከቢጂአይ ነበር የምደውለው። አሁን እሺ።
ደውለውልን ነበረ።
እሺ እ፣ እኛ ጋር በዚህ መስመር ደውለው ነው ያስመዘገቡት ወይስ እ፣ ሌላ ላይ በዚሁ ነበረ?
ነው አ- በዚሁ ነው በዚሁ ነው በዚህ ሞባይል
ኮትን ሳይሆን እኛ ጋር የደወሉበት ስልክ በዚህ ነው ሰማንያ ስድስት ሰባ ሰባት
ሰማንያ ስድስት ሰባ ሰባት አሁን የደወሉበት እኛ ጋር እኛን ያገኙበት በዚህ ነው ያስመዘገቡት ወይስ እ፣ አዎ አዎ አይ፣ ለፕሮሞተሮቹ ነው የተ- ኖ የነገሩት?
no no፣ ሰባ ስድስት በሚለው ነው እቴ ስትወጪ እ፣ hello ሰባ ስድስት በሚል ከ- በ- በእንትኑ ነው በአራቱ digit
በ sister በሚለው ነው ራሄል በሚለው ነው ያስመዘገቡት ብዬ ያው ነው እዚህ ሲስተርስ ሲስተሙ ላይ።
ካፌ ብዬ ያው sisters ካፌ plus በቃ እሺ ሙሉ ራሄል ስሞትን ይንገሩኝ። ይቅርታ እንዴ የ- የእኔ ጌታሁን ገብረ ዮሐንስ ብዬ ያስመዝጋቢ ጌታሁን ገብረ ዮሐንስ
ገብረ ዮሐንስ።
አዎ
እሺ እሺ
okay እሺ።
እሺ፣ መልካም ቀን። እሺ